የላንቻውን ቅድሚያ ንገሪውና ከላንቻው ቀጥሎ ቃሊቲ። መጀመሪያ ላንቻ ለቃሊቲ።
hello ብርሃኑ። hello እንዴት አደርክ ብርሃኑ?
እግዚአብሔር ይመስገን ሰላም ነው።
አለን እ አንድ ስራ ነበረ ወደ እሺ።
ላንቻ ሪፍት ቫሊ ማይክሮዌቭ እ፣ አያሞቅም።
እ፣ ቀጣይ ደግሞ ቃሊቲ አዲስ ሰፈር አካባቢ ፍሪጅ አያቀዘቅዝም። ፍሪጅ ፍሪጅ
እ፣ አያቀዘቅዝም። ፍሪጅ አያቀዘቅዝም።
እሺ
እ፣ ይመችሃል እ፣ ብርሽ?
አዎ
አሁን ይመችሃል? ስልካቸውን ልላክልህ። ሁለት ነው።
አሁን ትንሽ ስራ አለኝ። ይህን እንደጨረስኩ እሄዳለሁ።
ስንት ሰዓት ስንት ሰዓት ጠብቁ ልበላቸው ቤት። መጀመሪያ ሴቱ ጋር ነው የምትሄደው።
ላንቻ ማይክሮዌቭ ጋር ነው ላንቻ ትሄዳለህ መጀመሪያ።
አዎ ስንት ሰዓት ልበላቸው? ስንት ሰዓት ይመጣል ልበላቸው?
የሀገር ልብሱ እጅ ድረስ ነው አይሆን እስከ ስድስት ሰዓት ስድስት ሰዓት እሺ እሺ፣ እስከ ስድስት ሰዓት ለጠዋት ነው።
ከዛ እሺ።
በኋላ ይህን እንደጨረስኩ በዛው ወደዛ እሄዳለሁ።
ለጠዋት ሱሪው ሱሪውን እሺ። እነዛንም በደንብ ላሳውቃቸው።
ከዛ ማ- አዎ፣ ለድሮ ደግሞ አሳውቂያቸው።
ይነገራል።
ወደ ስምንት ሰዓት ልበላቸው እነሱ
እዛ ሆቴሉ ትንሽ እ፣ ረዘም አድርጊ ወይ እስከ ዘጠኝ ይሆናል። ዘጠኝ ዘጠኝ ሰዓት ልበላቸው። እሺ ራሳቸው አዎ ቃሊቲ ስለሆነ ትንሽ አልደረስኩ ታክሲ ምናምን ስል እሺ ብርሽ፣ በቃ ሰዓቱን ልንገራቸውና እኛ እ፣ እደውልልሃለሁ። እሺ ማ- ማሰብ እሺ እሺ እሺ እሺ